hello ጤና ይስጥልኝ። Bet ነው የምንወዳ።
ጤና ይስጥልኝ ወንድም፣ ትናንት ሙሉ እየደወልን ነበረ።
እሺ ትናንት ኔትወርክ ዝግ ነበረ። ከትናንት ወዲያ ዘጠኝ ሰዓት ላይ ልክ ሌሊቱ ምሽቱ ዘጠኝ ሰዓት
አንዴ አንዴ። እሺ
ብር
ጤና ይስጥልኝ ቤት ቤት
ከዘጠኝ ሰዓቱ ምሽት ትላንት ወዲያ ማለት በዚህ ቁጥር እሺ
ዲፖሲ ውድድሮ አድርጌ ወደ አካውንቴም አልገባም ቴሌ ብር
ወደ ቴሌ ብር እሺ አልገባም። እኔ ከቤት ቤትም ወጥተዋል። ቤልዲንግ ያለ ነው ጠብቅ ያለ ነው እና እንዲስተካከል ፈልጌ ነው።
እሺ አሁን በደወልክበት ቁጥር ነው በቃ በደወልኩበት ቁጥር ከምሽቱ ዘጠኝ ሰዓት ላይ
እሺ
እሺ sister እሺ አንዴ ጠብ ስልክህን ንገረኝ የ Best Bet ቁጥርን ዜሮ ዘጠኝ
አስራ ዘጠኝ እሺ
አስራ ዘጠኝ አስራ አንድ እ አስራ ዘጠኝ አልከኝ አዎ ዜሮ ዘጠኝ አስራ ዘጠኝ እሺ አስራ አንድ እ እ አስራ አንድ አስራ አንድ ሰላ- ሀያ ሀያ ሶስት እሺ ሰባ ሶስት
መቼ ነበር ዛሬ ነው ከትላንት ወዲያ
ኦኬ እሺ
ዘጠኝ ሰዓት ምሽቱ ላይ